ቤት ቤቲ ነኝ የምንረዳው።
jackpot በልተን ነበር እና እሺ
ID ለማስመዝገብ ነው።
አዎ ቴሌግራም ላይ ላከው። እሺ screenshot አድርግ።
ስልክ ቁጥሩን ንገሪኝ።
0903
ቆይ እሺ፣ አንድ ዜሮ ሶስት
44 አርባ አራት 37 47 ሰላሳ ሰባት አርባ ሰባት እሺ በምን ያህል ጊዜ ነው የሚገባል?
ዛሬ ይገባል።
response የምትሰጡት?
check ዛሬ?
እናድርገው ነው። አዎ እሺ